Hello
ጤና ይስጥልኝ። የመንገደኛ ትኬት ላይ ተለጋችሁን ሰጥታችሁ ነበር። ይህን ስልክ ቁጥር ጽህፈት ቤቱ ምንድን ነው የእናንተ?
ይህ ዋልያ ቴክኖሎጂ አቤት ዋልያ ቴክኖሎጂ
እርታ ይቆራረጣል። ምን አልሽ?
ዋልያ ቴክኖሎጂ ነው።
Okay ይህን ትኬት እየሰጣችሁ ብር እየተቀበላችሁ በድሬዳዋ ሰጥታችሁ ነበር።
እም